ሄሎ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ዳህላክ photography
እ?
ዳህላክ እ?
photographer
እ?
ዳህላክ photography
እ?
ነው።
አይደለም።
okay እሺ። እ፣ ዳህላክ photography በሚል ስላገኘሁት ነው። ይቅርታ።
እ።